እንዴት እንደሚሰራለት ይሻለው አይደል? የ Sunday አሀ የ Sunday market ነው hello hello፣ ጤና ይስጥልኝ።
መጠየቅ ነበረብሽ። አቢ ከችፕችፕ ነበር የምንደውልሎት። ድንች order አድርገው አልመጣሎትም ነበር።
አዎ ዛሬ ነገ መጣ። ቆይቶ እንላክልዎ ነው አይ ተረከቡ መጣ ዛሬ?
እኮ ዛሬ መጣ። አዎ።
እሺ። ስለዚህ የቀረ product አለ?
አይ የለም።
እሺ። check ለማድረግ ነው። እናመሰግናለን።
አይ መጣ።
እሺ። መልካም ምሽት።
አይ